ጤና ይስጥልን ቤስት ቤት ረዴት ነው የምንረዳው?
አብሮ ስለ ቀደም በመድረሱ በቴሌግራም አውርቼሽ ነበረ። ታሪክ ነኝ
እ ታሪክ ነኝ። ቀደም አውርቼሽ ነበረ።
እሺ ምን ነበረ? ይቅርታ።
ቴሌግራም ላይ withdraw አድርጌ ሺ አምስት እና ሁለት ሺ አራት መቶ እሺ እስካሁን አልገባልኝ።
አዎ አዎ system እያስቸገረ system አስቸግሯቸው ነው ሰ- ቻፓዎች አስተላልፈላቸዋለሁ ሁለቱንም transaction ያንተን ይገባላቸዋል ብለውናል። እሺ system አስቸግሯቸው በጣም ብዙ transaction process ላይ ስለሆነ ነው።
እሺ ግን ያው ለዛ ነው። እሺ መጫወቻ እ ድገሚላቸው፣ መጫወቻ ስላጣው ድገሚላቸው።
እሺ እሺ
እሺ እሺ መልካም
አንቺ ነሽ።
እሺ